Hello. Hello. ሄሎ ሄሎ ፒርሰን ተቃራኒ ሆኖብኝ ነበረ። ዘጠና ሀምሳ አንድ እና ዘጠና ሰማንያ ሶስት
ዘጠና ሀምሳ አንድ ዘጠና ሰማንያ ሶስት አዎ
ምን ሆነብህ? እ፣ ተቃራኒ ነው። እሺ መስመር ላይ ጠብቀኝ።
እሺ
ለእንትና ነግሬዋለሁ ደውሎ እ?
ሰው ብዬዋለሁ። አዎ cancel የሆነ የተባለ
hello
አንዴ ቆይ፣ እያየሁት ነው። እሺ order ኡ ከኦስካር ከኦስካር ሲቪል ሰርቪስ የሚሄደውን እየሰራሁ ነው።
አይ ከሁለቱ አንዱን አውጪ፣ ችግር የለም ደስ ያለች
እሺ ይኸው የሰሚቱን አስወጥቼ ይልሃለሁ።
የኦስካሩን ብታፈጭ ይሻላል፣ ግን እሱ ቅርብ ስለሆነ ኧረ ኧረ ያኛው ደቂቃው በጣም ሄዷል። አስናቃ አይወጣም።
ኧረ በእናትሽ ተባበሪ።
እውነት እውነት እውነት በቀን ውጭ ቴስት ቴስት
እመት እሺ በቃ እንዳታውጭ
አላወጣሁልህም። እሺ በይ በይ በይ በቃ ይውጣ